ጤና ይስጥልኝ።
ጤና ይስጥልኝ። ጊዮርጊስ ታሪ ነው አይደል?
አዎ ቢጫ ኢትዮጵያ ነው።
የሆነ አላወርድ ስላለ
የ draft machine ኑ እሺ፣ ደንበኛችን ድምፆት በጣም ይቆራርጣል። የቢጫ የመለያ ቁጥሮትን ወይም TIN number ኦትን ይንገሩኝ። ደንበኛችን ይሰማዎታል? ጤና ይስጥልኝ።
ዜሮ ዜሮ አይሰማም።
አሁን የነበር ቁጥር ዜሮ ዜሮ ቁጥር ዜሮ ዜሮ ሰባ ሰባት ሰባ ሰባት
እ ዜሮ ሰባት ዜሮ ሰባት
እ ሰባ ሶስት አራት
ሰባ ሶስት አራት ዜሮ ዜሮ ሰባ ሰባት ዜሮ ሰባት ሰባ ሶስት አራት አ
እሺ መስመር ላይ ጠብቁኝ፣ ያወጣሉት ይሄ የቤቶቲን ነምበር ነው።
አ ተቀራ
እሺ ደንበኛችን ይቅርታ፣ በዚህ ማውጣት አልቻልኩም። ምናልባት እ፣ ቤቱ የተመዘገበበት እ?
ቤቱ የተመዘገበበትን ስልክ ቁጥር የሚያውቁት ከሆነ እሱን ይንገሩኝ እስኪ።
የተመዘገበበት ስልክ ቁጥር የባለቤት ስልክ አዎ።
እ፣ እሺ በቃ እሱን እ፣ እንትን ልበላ አውጣ እሺ